ነው ተነስልኝ ፕሮግራም ሰላም ነው ወንድሜ?
እግዚአብሔር ይመስገን።
speech therapy ፈልገን ነበር ለህፃን ልጅ therapy ላይ ታለች።
speech therapy አዎ፣ አዎ፣ እየሰማሁት ነው። የስንት ዓመት ነው?
ስድስት ዓመቷ ነው። Down syndrome ናት።
okay፣ Down syndrome ነው።
ያው ግን ትምህርት ቤት ገብታለች ን እያለች okay
ያው everything ታውቃቸዋለች። ግን ይሄ የማውጣት problem ያለባት ውዶችን ኦኬ።
ይላል
አሃ፣ ለምሳሌ ምን ምን ትሞክራለች?
ማትሞክ ምንም ምን ነገር እንደ ይሄ አላሪ ባባ ማም ገራ ውሃ ምናምን እንዳቆሱች አ
ግን ለታዲያ ሸሩሺ ሸበይ ብትል ሸ በስነ ስርዓት ታወጣ ኦኬ። አንዳንድ ቃላቶች ጋር ነው ግጭት አንዳንድ ያለው።
ቃሎች አዎ አንድ ቃላቶች ይይዛል በትክክል ኦኬ፣ አታወጣቸውም ይሄ ትክክለኛ ፕሮናንሴሽን ዋና አትወጣል
okay፣ okay። ስንት ስድስት ዓመቷ ነው አለኝ አይደለ?
አዎ ስድስት ዓመቷ
okay። ከዚህ በፊት እንደዚህ speech therapy ውስጥ ተሳተፈች እንዴ?
እ፣ ሞክራለች እንጂ እንዲህ ሙሉ time እንትን አለች okay። መች ነበር እሱን ያደረገችው?
እ፣ ወይ አንድ ሶስት አመት ይሆናል ዶክተር ማሌት ጋር
okay። ከሶስት ዓመት በፊት ነበር እንደዚህ አይነት ነገር ሞከረችው?
አዎ ይሄ በቃ እኔም ያው ከዛ ጋር መቻለኝ እና አ continue መውሰድ አልኩኝም ኦኬ፣ ኦኬ።
ከዛ ትምህርት ቤት ገባች። ኖርማል አስ ነው አሁን ገባችው። ኖርማል አስ ትጽፋለች፣ ኤቢሲዲሽን ሁሉንም ትጻለች። ኢቭን በኤቢዶችም እንቶችን ትመሰርታለች። ለምሳሌ ኤ ፎር አፕል፣ ቢ ፎር ባናና የሚሆን አ እነዚህ እስከ መርስ ትላቸዋለች ሁሉንም።
ኦኬ፣ ግን ለምሳሌ ኦኬ።
ኤክስ ፎር ኤክስ ፎር ዛይሎፎን የሚል ከሆነ ያንን ዛይሎፎንን ስነስርዓት ተርቦም፣ ግን ኤክስ ፎር ዛይሎፎን ግን በእሷ ቋንቋ ትላለች።
ኦኬ። ስለዚህ ሆኖስ የምታደርገው ነገር ላይ ነው ትንሽ ድክመት ያለው።
አዎ
okay። መቼ ነው የፈለጉት?
እ
መቼ መቼ ማድረግ የፈለጉት?
እኔም አሁን ክረምት ስለሆነች አ ቢያንስ መስከረም ላይ አሁን ከ nursery ወደ KG እየገባች ስለሆነ እዛ ላይ እንዲያዛልኝ ነው።
መልካም መልካም። ስለዚህ speech therapy በእኛ በኩል ይገኛል እና ያለውን schedule ኡን እንደዚህ አይነት ነገሮችን ቃረቅለ መልሼ አንተ መደወል እችላለሁ። ደንበኛችን ጥሩ ለመንገዱን ደግሞ ያክል አሁን ለእሷ ይሄ አሁን እናንተ ጋር ተጨው therapy improve ያደርጋታል ወይስ አያደርጋትም? normally እኔ የሆነ አንዳንድ ጎግል ሳርግ የማያቸው ነገሮች እ፣ ይሄ አፍ አካባቢ ያለ Down syndrome ልጆች structure normally mosaic Down syndrome አይነት ነገር okay። mosaic type ናት።
mosaic ተናታ okay maybe የአፉ አካባቢ ያለ የ structure problem እ፣ ያመጣው effect ከሆነ improve ማያደረግ ከሆነ አያድምም እ፣ በስንቱ በእንደዚህ እያለች የተነነያት የሚባል ከሆነ በእነሱ እሱ ዙሪያ discuss okay።
ለማድረግ ነው።
መልካም መልካም። እንደዛም ማድረግ እንችላለን። ያለውን ነገር Downs ደግሞ ያለውን ያጣፋል። mosaic type ሲሆንም ደግሞ የራሱ Downs የሚደረግበት የራሱ ነገሮች አሉና ምንድን ነው ልናረግ የምንለው የ speech therapy ውን እናጀምራታል። speech therapy ውን እንደውም ጥሩ የሚሆነው እንደዚህ ABCD alpha የተለያዩ ቃላቶች ብታ በጣም አሪፍ ይሆናልና ቀጣይ ላይ progress ኡም ለሂደቱም በጣም አሪፍ ያደርግልናል። ስለዚህ ልናራ እንደምችል speech therapy የሚሰጥበት እ፣ ቀን እናንተ እርስዎን አሉኝ እ፣ በዚህ ክረምት ይላሉ ብለውኝ አዎ ስለዚህ እንደዛ ከሆነ እሱን መስማት ይዘና ከዛ የሚመጡትን ቀን እንደዚህ እንደዚህ እንደዚህ አለ እየነግሩና ከዛ ስኬጁል ማድረግ ይችላል። እንደዚህ ማመጣ ትክክል። ደስ ይለኝ ወርቃለሁ።
እሺ እሺ እሺ። ደንበኛችን ስሞት አለበት ደመቀ ደመቀ ደመቀ እሺ እሺ እሺ። ዳ- አቶ ዳቅ ኦኬ።
እሺ መልካም ኦኬ።